ትንሽ እንጂ ይዘሰልሻቸው
Hello Hello፣ ሰላም ጤና ይስጥልኝ። እንዴት አረፈርክ አቶ ቴዎድሮስ?
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። ከስቴን ፎር ኪድስ ነበር የምደውልልህ።
Okay አስታወስከው? ከዚህ በፊት አዎ፣ contact አድርጌ አዎ።
ነበረ። Okay አዎ፣ center አይ- activity አድርጋለሁ ብለህን ነበር።
Check አደርጋለሁ ብዬሽ ነበር፣ አል- አል- አልቻልኩኝም በስራ ምክንያት እሺ ወጣ ብዬ ስለነበር ነው።
አዎ ያለህን ሀሳብ ልወቅ remind ላድርግህ ብዬ ነው። ችግር የለውም።
አዎ።
ያው አይ እ፣ እመጣለሁ ነገ ወይ በቀላለሁኝ ሌላ ቦታ ነኝ።
እሺ ይቻላል።
እመጣለሁ ስልክ ነገ።
ሰጥቼ ነበር አይደለም?
I think ይፈትሽኛል መሰለኝ። አዎ አዎ፣ ባ- ቴሌግራም ላይ እኮ ልከሽልኝ ነበር።
ቪዲዮ ልኬልሃለሁ። Of course አዎ።
አዎ አዎ አዎ፣ እሺ በቃ ብዬ እስኪ ካየሁ በኋላ ወስናለሁ ብዬ ነው።
እሺ እሺ። አቶ እሺ ቴዎድሮስ እሺ እሺ፣ እሺ፣ አመሰግናለሁ።
thank you።
መልካም ቀን።
ለሁላችን እሺ